ጤና ይስጥልኝ። ተድላ አምቡላንስ ተድላ አምቡላንስ የት ነው የምትሄዱት? hello አቤት ከዳኑ ሆስፒታል ተድላ እንትን ፖሊስ ሆስፒታል ከዳኑ ሆስፒታል ወደ ፖሊስ ሆስፒታል አዎ
ከዳኑ ነው ወደ ፖሊስ ሆስፒታል የምትሄዱት?
አዎ አዎ።
እሺ ምን አላችሁ እዛ ዛሬ
ምን አልሽ?
ታጠባላችሁ ወይንስ በ emergency ነው የምትሄዱት?
በ emergency ነው የምትሄዱት? አ? በ emergency ነው የሚሄዱት። staff ስለሆነች ይዞ ይቀበላል። staff ነች ፖሊስ ሆስፒታል እና okay ከዳኑ ወደ ፖሊስ ሆስፒታል ማለት ያልኩት?
አዎ አዎ።
እሺ እ ታይ- ምን የ patient ኡን condition ትነግረኛለህ?
fracture እግሯ ላይ fracture ነው ያለው። ወድቃ fracture ነው ያለው አዎ እና በ stretcher ነው ያለው።
እግር እግር ላይ ነው ያለው።
አዎ እግሯ ላይ ነው ያለው። ከጉልበቷ በታች ነው።
ተቀምጣ መሄድ ትችላለች ማለት ነው።
ተቀምጣ ትሄዳለች። አ? በስትሬቸሪንግም በስትሬቸሪንግም ነው ያለው።
ተኝታ ነው የምትሄደው።
አዎ ተኝታ መልካም። እሺ ከአንድ ደቂቃ በኋላ መልሼ እደውላለሁ።
እሺ። ካንተ